ሄሎ ጤና ይስጥልኝ ቃል ኪዳን ከ FC Bet ምን ልርዳው?
እሺ አንድ የ cashier number ያዥልኝ።
እሺ ይንገሩ አስራ ሶስት እሺ ሀያ አራት እሺ
ሀምሳ አንድ እሺ
ዘጠና አንድ
እሺ አስራ ሶስት ሀያ አራት ሀምሳ አንድ ዘጠና አንድ ልክ ነኝ? ለዚህ ቲኬት የለም አስራ ሶስት ሀያ አራት ሀምሳ አንድ ዘጠና አንድ ስልሳ አንድ ስልሳ ስልሳ አንድ አንድ ነው
ስልሳ አንድ ዘጠና አንድ
እሺ በአራት ጨዋታ ልውስጥ ነው አንድ ቮይድ አለው
እሺ ሌላ አለ
የ- ቻው